ቤት አይመስልም መንግስቱ ቤት
ፌም ትወደ የሚል ካሸረ ካረካ ማለት ደስ ፌም ትወደ የሚል ካሸረ ካረካ
ማንም ኤፍሬም ኤፍሬም ኤፍሬም እሺ ማን
እንትን ነው ይሄ አንድ ጥያቄ ልጠይቃችሁ ብዬ እሺ እንትን ቦናስ ምናልባት አንድ ጨዋታ ምናምን ሲበሉ እሺ በስክም በምናምን ሚስካን አድርገን የምናገኘው ቦናስ አለ አ
እሱ ቦናስ ሲስተም ላይ ይጨመርልናል። መጥቶ ልጆች በቲኬት አውጥቶ ምናምን ቦናስ አለኝ ምናምን ብሎ ስለሚቀበሉ ብሩን አ እኮ እሱም ይኸው ላይ እናንተ ጋር ከቆረጡ እናንተ ላይ ነው እኮ የሚደምረው ቦነሱ ሲገባ ከዛ እናንተ ናችሁ የምትሰጣቸው
አዎ ብር የምንሰጠው እኛ ነን አይደለ?
አ
ግን አዎ እናንተ የ- የ- በ- በእኛ ይገባላ system ላይ ትለቃላችሁ አይደል?
ይገባል አዎ ግን እንትን ችግር የለውም ደውለም check ማድረግ ትችላለህ cashier code ኡን ነግረኸን ይሄ ነገር ተለቋል ብለህ አዎ፣ ለእኛ አዎ።
ደውላለን ከዛ አዎ፣ ከተለቀቀ አዎ፣ አዎ እንትን- ተለቋል ክፈላቸውን እንልሃለን
አይ ምናልባት ብዙ ሰው ስለሆነ ሁሌ ከምንደውል ምናልባት system ላይ በየጊዜው የሚጨመር ከሆነ የሚለቅ ያው ከሆነ ብዬ አንዳንዴ ራሳቸውም ደውለው update አድርጉልን ይላሉ cashier code ኡን ይነግሩንና
አዎ ያው እናይላችኋለን ከዛ update አይ- ተደርጎ አላችሁ ሄዳችሁ ሰዱ እንላለን። እናንተ ደግሞ ችግር የለውም check ታደርጋላችሁ። ከኛ ጋር ሲለቀቅ እኮ ይገባል እናንተ ጋር
አዎ፣ እነሱም ለምሳሌ ይደውላሉ።
የአንዱን እናንተ የአንዱን ስትጠራጠሩ ደውሉ።
የአንዱን cashier code ዝም ብዬ ልንገርሽ እሺ ንገረኝ፣ tick ለማድረግ አለው የምትለውን ምናምን አዎ ንገረኝ።
ቦናስ ያለበትን ንገረኝ፣ አዎ።
ቲክ ታደርጋለች።
ቁጥሩን ንገረኝ ካሸር ኮዱ
አልበኝ አብኝ እንትና
አገኘኸው?
እስኪ check አድርግልኝ። አስራ ሁለት እሺ ንገረኝ። እሺ አስራ ሁለት
ሰባ አምስት እህ እህ
አስራ ሁለት ሰባ አምስት እሺ እህ እህ እህ አስራ ሁለት ሰባ አምስት ሰማንያ አምስት ሰባ አምስት ሰማንያ አምስት
ዘጠና
እሺ አሁን ይሄ መቶ ስልሳ ብር አለው።